ስቴሽን ለዱ
ልጁ አዲስ አሁን አልገባኝም።
የመቼ ነው?
ትላንት ነው የመጣ።
የትናንት?
አዎ እሺ ስንት ብር ነው?
ሶስት መቶ
ምን አሉኝ?
ሶስት መቶ እሺ በዚህ ስልክ ቁጥር ነው ቤት ቤት የሚጠቀሙት?
አዎ ይሄ ነው።
እሺ አንዴ መስመር ላይ ይጠብቁኝ። hello እሺ process ላይ ነው ይገባሉታል። አሳውቀናቸዋል transaction ስለበዛባቸው ነው ይገባሉታል ትላንት ዛሬ እኮ እየደወልኩ ነበር።
እኮ እኛም እያሳወቅናቸው ነው። ትንሽ transaction በዝቶባቸው ነው ይገባል። እሺ መልካም ቀን።